ብዙ ጊዜ ሁለት ሁለት location ሲኖራቸው ይፈጠራል። በዛ ነው። ምናምን አንድ ላይ ስለሚወጡ ነው። በዛ ምክንያት እንጂ አዎ አዎ።
ሄሎ ሄሎ